ጤና ይስጥልኝ ሁሉ ስፖርት ነው እባክዎ የምንረዳው?
hello ሁሉ ስፖርት ነው እባክዎ የምንረዳው?
እሺ እናት እንትን ነበር ወደ በቴሌ ብር ወደ ሁሉ ስፖርት account ኤ ብር ለማውረድ ስፈልግ እነዛ pay ሳንቲም ፔይ withdraw አሪፍ ፔይ ለማድረግ ነው?
ምናምን የሚለው እሱን አጣሁት።
withdraw ለማድረግ ፈልገው ለመሙላት ፈልጌ ያ ለመሙላት ከሆነ technical ችግር ነው እ፣ ያጋጠመን ትንሽ ይጠብቁ፣ የተስተካከለ ነው።
እንደ- ለዛ ነው ቁጭ የቆመው እና ደግሞ re- referral ቁጥር ነበረ። ምን ምንድን ነው እሱ መስጠት አለብኝ እናንተ?
አይ አያስፈልጉት፣
ሪፈራል ቁጥሩ ምንድን ነው? እሺ ለእኛ መስጠት አይጠበቅቦትም። ሰዎችን invite እያሉ ሁሉ ስፖርት እንዲመዘገቡ የሚያደርጉበት ነው። የእርስዎን referral code እየተጠቀሙ እንዲመዘገቡ invite ማድረግ ነው የሚችሉት በሱ
okay አይደለም እንደዚህ የኛው የጥር እ፣ የሆነ ከጨዋታ ታሪክ የሚለው እንትን ፋይል እ፣ ከሱ በላይ የሆነ ቁጥር እኮ ኮድ አግኝቼ እየነገርኩት ነው።
እኮ ነው።
okay፣ እሺ፣ እሱን ሪፈራል እንደዛ።
ኮድ ለሰዎቹ ይነግሯቸውና የእርስዎን referral code ተጠቅመው ሰዎች እንዲመዘገቡ ማድረግ ነው።
እሺ እኮ እንትን እስከ አሁን ማውረድ ትንሽ ደቂቃ ልጠብቅ ወይስ ይቆያል? በጣም እሱን እርግጠኛ መሆን አንችልም። ያው እ፣ ሲስተካከል እናሳውቆታለን።
አዎ።